Hello
Hello ጤና ይስጥልን።
ጤና ይስጥልኝ።
ታሪኩ ነጋ translation ኦች ናችሁ?
አዎ
እሺ፣ እኔ ሀሩን ይባላለሁ። የምደውለው ከዊፕላስ technology solution ነው እሺ እና እኛ መተግበሪያ ወይም application develop አድርገናል። እሱ ላይ ድርጅቱን በማስመዝገብ በነፃ ማስተዋወቅ ይችላሉ።
አሀ መተግበሪያ ነው።
አዎ መተግበሪያ ነው። ምንም አ- አይነት fee ወይም ክፍያ የለውም።
እሺ እናንተ እንድትጠቀሙ ለማድረግ ነው። ስለዚህ ዊፕላስ solution እንባላለን። App Store ላይ ወይም Play Store ላይ ያገኙታል እ፣ application ኡን። ከእርሶ የሚጠበቀው download አድርገው ከዛ ያው provider service ሰጪ ስለሆናችሁ provider ናችሁ። ስለዚህ provider የሚለው ላይ በመመዝገብ ራስዎን እሺ ስልክ ቁጥሩን አድራሻውን በማስገባት ማስታወቅ ይችላሉ።
ኡ፣ በጣም ነው የማመሰግነው። ግን link ኡን ብትልክልኝ በጣም ነው ደስ የሚለኝ።
እልክልሃለሁ። እሺ አባዬ፣ በዚህ በ- በ normal በዚህ text ወይም በቴሌግራም እልካለሁ።
እሺ እሺ፣ አመሰግናለሁ።
እሺ፣ መልካም ቀን። Thank you።
እሺ እሺ